ፈራሽ ወዛ ፈራሽ ወዛ ፈራሽ ወዛ ፈራሽ በማር ወተት አቀማጥሎሽ ባህር ቀሚስ አሳፈሮሽ ወዛ ፈራሽ ወዛ ፈራሽ ወዛ ፈራሽ ወዛ ፈራሽ ወዛ ፈራሽ ወዛ ፈራሽ በማር ወተት አቀማጥሎሽ ባህር አድጎ አሳፈሮሽ ወዛ ፈራሽ ወዛ ፈራሽ ያፈራሽ የከሰለ አበባ ያፈራሽ ባለቀለም ውበት ያፈራሽ ይደምቃል ይፈካል ያፈራሽ አንቺ ያለሽበት ያፈራሽ ከአድማስ አድማስ ውበት ያፈራሽ እንደ ሰማይ ጸጋ ያፈራሽ ባሻገር ይታያል ያፈራሽ ሴቴ ሲዘረጋ በምትሄድበት መንገድ ያጅቡሽ ቤት ከዘመድ ልቤ በጣም ተመካ ውቢት ባንቺ ነው ለካ ወንዝ ያፈራሽ ወንዝ ያፈራሽ እስቴሌሽ ፈርተሽ እንደ ጀንበር ደምቀሽ የውበት የመልከሽ የአይኔ ቅንድቦችሽ ወንዝ ያፈራሽ ወንዝ ያፈራሽ አጋምላ ጋም በቆንጠር ስቦርከን እናደር ከፏፏቴው ከምንጭ እንደደረስ እንራጭ አምባው ይድመቅ ያችን መናፈሻው መስታችን ከፏፏቴው ከምንጭ እንደደረስ እንራጭ ወንዝ ያፈራሽ ወንዝ ያፈራሽ ወንዝ ያፈራሽ ወንዝ ያፈራሽ በማር ወተት አከማቶሽ ባህር ቀሚስ አሳምሮሽ ወንዝ ያፈራሽ ወንዝ ያፈራሽ ወንዝ ያፈራሽ ወንዝ ያፈራሽ ወንዝ ያፈራሽ ወንዝ ያፈራሽ በማር ወተት አከማቶሽ ባህር አልቦ አሳምሮሽ ወንዝ ያፈራሽ ወንዝ ያፈራሽ ያፈራሽ ወፍ ያልቀመሰውን ያፈራሽ ውሃ ቀተሽ መተሽ ያፈራሽ ከብቶቹ ከበረት ያፈራሽ ግጦሽ አሰማርተሽ ያፈራሽ የገበጣ ቦታ ያፈራሽ ጉድጓድ ቆፈሬ ያፈራሽ ቁጭ ብለሽ አጫውችኝ ያፈራሽ ፈልጊና ተጠሪ እንደ ዶፍ ዝናብ ዘንበሽ እንደ ዳመና ጋርደሽ እስቲ ፍቅርን አሳየኝ ወንዝ ያፈራኝ ነይ በይኝ ወንዝ ያፈራሽ ወንዝ ያፈራሽ በፈገግታ አስተናገሽ መሸኘት የቅርበሽ ከቤትሽ ዝለቅ በይኝ አረብ በይና አውገኝ ወንዝ ያፈራሽ ወንዝ ያፈራሽ ሳምባዊት መገያችን መናፈሻ መስካችን ከፏፏቴው ከምንጭ እንደርስ እንራችን አምባዊት መገያችን መናፈሻው መስካችን ከፏፏቴው ከምንጭ እንደርስ እንራችን ፈራሽ ወንዝ ያፈራሽ ወንዝ አፈራሽ ወንዝ አፈራሽ በማር ወተት አከማትሎሽ ባህር ቀሚስ አሳምሮሽ ወንዝ አፈራሽ ወንዝ አፈራሽ ወንዝ አፈራሽ ወንዝ አፈራሽ ወንዝ አፈራሽ ወንዝ አፈራሽ በማር ወተት አከማትሎሽ ባህር አልቦ አሳምሮሽ ወንዝ አፈራሽ ወንዝ አፈራሽ ያለሽበት ተንዛተዳት ከአድማስ አድማስ ውበት ተንዛተዳት እንደ ሰማይ ጸጋ ተንዛተዳት ባሻገር ይታያል ተንዛተዳት ሽቴ ሲዘረጋ በምትሄጅበት መንገድ ያጅቡሽ ቤተ ዘመድ ልቤ በጣም ተመካ ውቢት ባንቺ ነው ለካ ወንዝ ያፈራሽ ወንዝ ያፈራሽ እስቴ ለየሽ በርተሽ እንደ ጀንበር ደምቀሽ የውበት የመልከሽ የአይኔ ቅንድቦችሽ ወንዝ ያፈራሽ ወንዝ ያፈራሽ አምባዊ መከያችን መናፈሻው መስካችን ከፏፏቴው ከምንጭ እንደርስ መራችን አምባዊ መከያችን መናፈሻው መስካችን ከፏፏቴው ከምንጭ እንደርስ መራችን አምባዊ መከያችን መናፈሻው መስካችን ከፏፏቴው ከምንጭ እንደርስ መናፈሻው መስካችን ከፏፏቴው ከምንጭ እንደ ደረሰና